ምስልኝ አሪፍ ነው። ረዴት ነኝ በኩል ምንርዶ
ሰላም ነው እግዚአብሔር ይመስገን። እንዴት ኖት?
አለን ከአብያተር ሁለት ሀምሳ አንድ የድሮ በአሪፍ ተጠቅሜ አልገባልኝ።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ቴዎድሮስ ተፈራ አካውንቴ በስልክ ቁጥር ነው ያለኝ።
ወደ ከሲቪ ወደ ሲቪ ነው ወይስ ወደ ወደ ሲቪ ከአቪያተር ወደ ሲቪ ዜሮ ዘጠኝ አስር እሺ ሰማንያ ሰባት ሰማንያ ስምንት ዘጠና ሁለት ሲቪ ብር ማለት ነው።
እሺ የገንዘቡን መጠን ይንገሩኝ።
ስምንት መቶ
እሺ ደንበኛችን መረጃውን መዝግቤ ይዤሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስቶ ይልኩልናል። ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
አስራ ሶስት ዜሮ አንድ ሃምሳ አምስት ልክ ነው ደንበኛችን። ከስር ስልኮትና ስሞትን ያስቀምጡልን ለሚመለከተው ዘጠና ሶስት ማሰራት አስራ ሶስት ዜሮ አንድ ሃምሳ አምስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዘጠና ሁለት አስራ ሶስት ዜሮ አንድ ሃምሳ አምስት ልክ ነው ደንበኛችን። እሺ ስለደወሉ እናመሰግናለን። ሌላ የመረዳት ነገር አለ?
አይ ልከውና እደውላለሁ።
እሺ ሲስተካከልሎት ቴሌግራም ላይ እናሳውቆታለን።
ቁጥሩን እናስጠፋሽልኝ ድጋሚ ስናወራ ንገሪኝ። ዘጠና ሁለት አስራ ሶስት ዜሮ አንድ ሃምሳ ሁለት ሀምሳ አምስት መጨረሻው
አስራ ሁለት ዜሮ አንድ ሃምሳ አምስት
ልክ ነው ደንበኛችን።
እሺ በቃ ቆይ ቴንክ ሰው ነው
እሺ መልካም ምሽት ይሁን።